ለመስጠመን ዋሽንግተን ማማከል
አምቡላንስ ፈልጋለሁ ብዬ ደውዬ ነበረ፣ ግን መልሶ ይደውልልሃል ተብዬ በጣም ቆየብኝ።
እሺ በጣም ይቅርታ። እየደውል ሊደውሉ ነው አሁን እያስተላለፍን ነው።
አረ በመልዬ ቅድም እንደዚህ ብለሽኝ ነበረ። ተመሳሳይም አሁን ነገር እኔ ለኢመርጀንሲ ነው የፈለኩት።
ገብቶናል። አዎ እሺ በጣም ይቅርታ። እያስተላለፍን ነው አሁን።
ቅድም እንደዚህ ብለሽ እና ደግሞ ዋጋውን ነገር ይመስል
ምን ለምን ነበር የፈለጋችሁት አምቡላንስ?
CT scan ለማስነሳት ነው እናንተ ጋር ምን አይነት CT scan?
የ brain CT scan።
እሺ without contrast ከሆነ ሁለት ሺህ ሰባት አዎ መቶ ዊዛውት ዊዛውት። አዎ ሁለት ሺህ ሰባት መቶ
እሺ እባክሽን አሁኑኑ እንትን በይልኝ እንዲደውሉልኛል።
እሺ እሺ